ጤና ይስጥልን ቤት ቤት ቤቲ ነኝ የምንወጣው
በአንድ ቲም ወድቄ ነበረ እና ላስ ምን አልከኝ? ይቅርታ በአንድ ቲም በአንድ ቲም ወድቄ በአንድ ክለብ እሺ፣ ትኬት አይዲውን ላክልኝ።
ከሽ ነው እንደ ኮድ የሚለው ነው አሽ- አዎ፣ አስር ኮድ ወዱ አዎ፣ አስራ አንድ ምን አልከኝ?
አስራ አንድ እሺ፣ አስራ አንድ አስራ ዘጠኝ እሺ፣ ሰላሳ ሁለት ሰላሳ ሁለት ሀያ ስምንት
እሺ፣ ያው ለቆልሃል። እሺ፣ ስንት ነው?
ሀያ ብር የቆረጥክበትን መልሶልሃል። እሺ፣ ተደወልን። አመሰግናለን። መልካም ቀን